Hello hello Hello
አቤት እ፣ ጤና ይስጥልኝ።
ጤና ይስጥልኝ ከ Flintstone Homes ነበር የምደውለው።
Flintstone
አዎ እ፣ ከዚህ በፊት እ፣ ስለ አክሲዮን ጉዳይ ለመነጋገር ቢሮ ብቅ እላለሁ ብሎ ነበር።
OK ይሆናል እንግዲህ
አ- አድማጭ- ያው በሚዲያም እየተከታተልን ነው ግን ጊዜ እያጣሁ እንትን ብዬ ነው የት የት ነው ቢሮ እዚህ ወደ አያት አካባቢ ያላችሁ እንዴ እ፣ አያት እንኳን የለም። ለአያት ቅርብ የሆነ ግን ያለው እ፣ ገርጂ ነው። ገርጂ ኮሪያ ሆስፒታል።
እም፣ ኮሪያ ሆስፒታል OK OK አ- ኮሪያ ሆስፒታል ጋር ነው አዎ ኮሪያ ሆስፒታል አንድ መቶ ሜትር ዝቅ ቢሉ ወደ ቦሌ ሆምስ የሚወስደው መንገድ አዎ አዎ አዎ፣ እዛ ጋ የራሳችን ህንጻ ዋናው ቢሮ እዛ ነው ያለው።
እም።
አዎ ምናልባት ስለዚህ ችል- አ፣ ስለዚህ ደውዬ እመጣለሁ በቃ ስ- በዚህ ሳምንት አልችልም ሳምንታይም next week
በቃ እሺ።
እሺ thank you next እሺ እናመሰግናለን። መልካም ቀን።
እሺ እሺ ጤኑ ጤኑ